ጤና ይስጥልኝ።
ሄሎ፣ ጤና ይስጥልኝ። ሬኖክ ኬብል ነው።
አዎ ነው።
እሺ ከአልፌ ነበር የምደውልሎት።
መልዕክት ኡራኤል ብራንች ነው።
ደውዪልኝ፣ ገና እ? ቆይ ገና ኡራኤል አሁን ብራንች።
የገባሁት ደውለሽልኝ ነበርና አዎ እ, የኛ መልሰሽ ደውዪልኝ።
እሺ እኮ የእኛ መልሰሽ ቲሞች ደውዪልኝ።
ያው በር ላይ ቆሞ ስለነበር ነው እ ቻርጀር እና ኬብሉን አዘጋጅተው ሊሰጧቸው ነበር።
አል- እንወስዳለን ማሽኑን ብላችኋል ነበር እንዴ? ደውላ አዎ እኮ መጥተዋል እንዲሰጥ እኮ ለመውሰድ ደግሞ ማለት ነው።
ነበር።
እስኪ ልነጋገር። አንደኛ ገዝተን አይደል ማሽኑን እንትን ያልነው ገዝተን እኮ ነው ማሽኑ።
ገዝተው ነው ደመኛችን።
አዎ ብር ከፍለን ነው።
እሺ እሺ ደመኛችን ግን እዛ የእኛ ቲሞች አሉ ያናግሮታል። ያው ከእኛ እንደተላኩ ኡራኤል ላሳውቁ ብዬ ነው።
አይደለሁምና ነው። እሺ እሺ እሺ እሺ ደመኛችን አመሰግናለሁ። መልካም ቀን።